ጤና ይስጥልኝ።
hello
ጤና ይስጥልኝ። ከአሪፍ ፔ ነው የምደውለው። ጥሜያችን ደውለው መስመሩ ተቋርጦ ነበር።
ብሎ እናንተ ጋር ነበረ። እዛ success ይላል። ቴሌግራም ካለ ቴሌግራም ላይ ልላክልሽ እና
ምን አሉኝ?
withdraw ብዬው እሺ
እንትን አላለልኝም ነው
ተቆርጦበት ግን አልገባሉትም።
አዎ።
እሺ ከየት ወዴት ነበር ያስተላለፉት?
እስቲ ቴሌግራም ላይ ታየዋለሽ፣ ልላክልሽ ወይ ሆነ
እሺ ደንበኛችን እኛ ጋር ደውሎ አመልክተው ነበር።
አላመለከትኩም።
ስሞትም ልበል
አብዱ ሰላም ነው።
አብዱ ሰላም አዎ።
አብዱ ሰላማን
OK። የቴሌ ብሩን ነው የምነግርሽ። በቴሌ ወደ ቴሌ ስለሆነ እንትን ያለ የቴሌ ብሩን ልንገርሽ ወይስ የኔ ነው?
አዎ ደንበኛችን የቴሌ ብር ነው።
እሺ ሰፍዩ ዑመር
ማን አሉኝ?
ሰፍዩ
ሰፊዩ ዑመር ኡመር አዎ።
እሺ ከየት ወዴት ነበር withdraw ያደረጉት?
ከአፍሮ ነው ከአፍሮ ቤት ወደ ቴሌ ብር ቴሌ ብር አዎ። ወይ መን የተጠቀሙበት ስልክ ቁጥር ይሄ አሁን የደወሉበት ነው። ደንበኛችን መስመር ላይ ያለው ምን አልሽኝ? አለው አለው እሺ የሚጠቀሙት ስልክ ቁጥር አሁን የደወሉበት ነው።
አዎ፣ ለ betting site ኡም ለቴሌ ብሮትም።
አዎ ለሁለት ራሱ ነው።
እሺ መቼ ነበር ያስተላለፉት?
ትናንትና ከዘጠኝ ከትኩል አካባቢ
ስንት ብር ነው የነበረው?
አርባ አምስት ሺህ ብር አርባ አምስት ሺህ አዎ። ከዛ success ብሎ ወጥቷል።
እሺ ደንበኛችን ከአፍሮቤት transaction history ላይ ያገኙታል አይደለ? successful የአርባ አምስት ሺህ ብር አዎ።
withdraw እንዳደረጉ script ይዟል። አዎ ከዛ success ወጥቷል።
እሺ፣ እሱን screenshot አድርገው ቴሌግራም ላይ ልኩልን። ስልክ አይ ቁጥር በይኝ በዚህ ልንገሮት።
ስልክ።
ምን አለኝ?
እሺ ንገሪኝ ንገሪኝ። እሺ እሺ ዜሮ ዘጠኝ ዘጠና ሁለት
እሺ አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
እሺ ስሞትና ስልክ ቁጥሩትን አንድ ላይ አድርገው ይላኩልን። በእኛ በኩል የተጨርስ ደውለን እናስቆታለን።
እሺ ሌላ ረዳት ነገር አለ?
የለ አይ ስለደውል እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከተሉ ድምጽ ባለስክሪ መልካም ቀን